ሰላም ነው ቤስት ቤት ነው አይደል? እንትን በፊት agent ነበርኩና ኔትወርክ ምናምን ተቋርጦብኝ ወደ ሰሜን አካባቢ እና password እምቢ ብሎኝ ነበር ማወቅ ፈልጌ ነበር። አቤል ቆቦ እሺ፣ ቴሌግራም ላይ ትጽፍልናለ።
በምን ልጻፍልሽ? system ላይ ቴሌግራም የኛ ቴሌግራም ላይ
እኮ በዚሁ ቁጥር ነው ወይ አይደለም፣ ቁጥሩ ይልሃል ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ፣ አድራሻችሁ እዛው ባምቢስ ነው?
አዎ ካሳንቺስ እዛው ጋር okay፣ እሺ፣ አዎ፣ ቴሌግራም ላይ ጻፍልን ያለውን ነገር ከዚያ ያስተካክሉልሃል።
እሺ፣ እሺ።